phela , phela, phela, phela ወይ እየነዳህ ነው እንዴ ንፋስ ምናምን አለ እ እ ሄሎ ይሰማል አሁን?
አሁን ይሰማኛል። እሺ በጣም ጥሩ እንትን ፒን የሚደረግ ነበረ ኦርደር ኦርደር ነበር ሰባ ስምንት በይልልሻል ሰባ ስምንት አርባ ሰባ ስምንት አርባ አዎ ከቦሌ ሚካኤል ነው የሚነሳ እ፣ እንትን ነው የሚያልቀው እዚህ ወሎ ሰፈር check አደርግላለሁ። እሺ
እሺ።